ጤና ይስጥልን የፕሮፋ ዶክተር አሊ
ሄሎ ሰላም ጤና ይስጥልን ሰላም ዴኒስ ድምፅሽ ትንሽ ርቋል እ? ድምፅሽ ትንሽ ርቆኛል
አይሰማም አሁን አሪፍ ነው እሺ ይሁን
እ?
አሁን ይሰማል አሪፍ ነው አይሰማም የኔ
ይሰማል
እሺ እ፣ አንድ information ጠይቅሽ ፈልጌ ነበር እ፣ ይቻላል አይደል አዎ
እ፣ እንትን እ፣ እንደው ሆስፒታል ወስጄ ነበረ እሁድ እሺ።
ዕለት ማታ ማለት ነው እ?
እሁድ ዕለት ማታ እሺ እሁድ ሰኞ ሰኞ ሰኞ ማታ
ሰኞ ማታ አዎ እሺ
እ፣ እሁድ እሁድ ዕለት ነበር ግንኙነት ያደረኩት እና ሰኞ ማታ ነው የወሰድኩት። ከዛ በኋላ ምንም ግንኙነት አላረኩም። ግን ዛሬ ሽንት ቤት ስጠቀም የሆነ አንዴ ብቻ የወረደ ደም አይቼ ግራ ገብቶኝ ነበር። ምንድን ነው?
መቼ ነበረ የመጣው የወር አበባሽ